ጤና ይስጥልኝ ሄኖክ ልጅ ነኝ እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ይቅርታ የሆነ እንትን ውጭ ሀገር እንደርሳለን የምትሉትን መረጃ አይቼው ነበር።
እሺ የሰማሁት ነው ደንበኛችን።
አዎ ውጭ ሀገር እንደርሳለን ብላችሁ መስመር ላይ ስለቃችሁ አይቼው ነበር። በዛ እየደወልኩ እሺ ወዴት ሀገር ነው እርስዎ መሄድ የፈለጉት?
ካናዳም ይቻላል ብላችኋል አይደል?
አዎ
ካናዳ መሄድ ፈልጋው ነበር እሺ ካናዳ በምንድን ነው መሄድ የፈለጉት?
በስራ?
በስራ- እሺ በስራ
አዎ።
እሺ እስክሪብቶና ወረቀት ከያዙ ልንገሮት ስራ እህ የሚያገኝ እስክሪብቶና ወረቀት ከያዙ ስራ የሚያገኙበትን እ፣ website ልንገሮት።
እስክሪብቶ እየሰሙኝ ነው? አዎ አዎ አዎ።
እስክሪብቶ እሺ እሺ
ይዘዋል?
እሺ አዎ እሺ Job Bank
እህ ነው። ፊደሉ ልንገሮት።
አዎ እሺ J
እህ J J O
O B
እህ
O B አሉ።
አዎ አዎ ትንሽ gap ይፈጥሩለትና እህ B B
እህ B B
እሺ
A
እህ A
እህ
A አይሰማዎትም?
ትንሽ እንትን አይሰማኝም እኮ
አሁንስ ይሰማዎታል? hello hello አረ አሁን ይሰማዎታል?
አዎ አሁን ትንሽ አ እ- እሺ B
እ
B ብለው ጻፉ።
እ B
A
እ
A
እ
N
እ
እየሰሙኝ ነው?
አዎ አዎ እ B እ
B A N K
N K አ እሺ
እ፣ dot ወይም ነጥብ ያደርጉና
እሺ
G C
ይህ G
G C G G ከጻፉ በኋላ ቀጥለው C ን ይጽፋሉ።
G C እሺ ከዛ እንደገና ነጥብ ያደርጉና